ጋር የተጫወቷል? ሄሎ ሰላም ጤና ይስጥልኝ። ይሰማል? እሺ ከቴሌዊን ነበር ምደውልህ። ይስ- ይሰማሃል አይደል? መጫወት ካቆም ቆይተሃል። አሁን የላክልን text ከዚህ በፊት የላክንልህን text copy paste አድርገህ በመላክህ ማለት ነው በወንጀለኝነት ያስጠይቅሃል። ሁለተኛ እንደዚህ እንዳታደርግ እሺ። እንደዚህ አይነት text መላክህ ራሱ ወንጀለኛ ነው የሚያደርግህ። ሁለተኛ እንዳይለመድህ